ጤና ይስጥልኝ hello ቪዛ ሊዲያ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት? ሄሎ
ሄሎ ሄሎ ይሰማል?
ሄሎ ይሰማል? ሄሎ የአማርኛ ቋንቋም
ምን አሉኝ ደንበኛችን?
አዎ ሄሎ
ሄሎ
indagama maamila keenya
eeyye
odeeffannoo akkamii isinii kennu?